ይበላል ሄሎ ጤና ይስጥልን ቤስቶቤት
ካሻዎት ማድረግ ይቻላል? ካሻዎት ፈልጌ ነበረ ለማድረግ ስኬት ካሻውት የመደብኩን ጨዋታ ካሻውት ለማድረግ ነው።
አንድ አንድ ቡድን ቀርቶ ነበርና በቃ ትችላለህ፣ ካሻውት ማድረግ ትችላለህ፣ አዎ፣ ያለውን መጠየቅ እችላለሁ ማ- ማውጣት ትችላለህ፣ ካሻውት ማድረግ ትችላለህ።
እና እዚህ ላይ መናገር ይቻላል ያለውን ብር ይሄ cash out እንደሚለኝ ያሳይሃል። አዎ cash out ስትለው መጀመሪያ የብር መጠኑ data- ያስ- data ስለሌለ አሁን እዚህ cashier code ነገር ያንተ እኔ ማድረግ አልችልማ። cash out አንተ ነህ ማድረግ የምትችለው ያለውን ብር እንጂ መናገር ይቻላል።
እኮ እሱንም ማየት አልችልም። እኔ የሚያሳይህ ለአንተ ነው፣ ለራስህ ብቻ ነው። እሺ እኛ ማየት አንችልም። እሱ እሺ